Hello.
Hello
አቤት።
ሙዚቃ ለማዳመጥ ስንት ብር ነው የሚከፈለው?
በሀያ አራት ሰዓት በሀያ አራት ሰዓት ደቂቃ ነው ሶስት ብር ነው።
ካላዳመጡበት ብሩ መበላት ይችላል አይቻልም?
እ፣ ማለት አልገባም።
ተመዝግቤ
እ፣
እ፣ ትንሽ አዳምጬ ስልካ ሳይሞላ ብቶ ብሩ ይበላል?
አዎ ተመዝግበህ ካልተጠቀምክ
እ? ሄሎ